ምን గణేష్పేట
గణేష్పేట
కిలోమీటర్
የነገ እንትን ኢንተርኮንቲኔንታል ቲኬት ፈልገን ነበረ። ሄሎ ወይ
የሰማሽ ነው?
ምን አልከኝ? ይቅርታ
ትኬት ትኬት ፈልገን ነበረ።
የኮሜዲው ነው።
አዎ፣ አዎ። ነገ ነገ ነው ወይስ በአስራ ሁለት ነው?
አይ ነገ ነው።
ተቀይሮ ነው ከአስራ ሁለት ወደ ሰባት
አይ በሰባት ነበር ያለው። አስራ ሁለት ነበር የማስታወቂያ ነበሩት።
አዎ በአስራ ሁለት ነበር። ማ- በፌስቡካችሁ ላይ reserve አስደርጌ ነበረ፣ ግን አሁን ሳየው መልሼ በሰባት ይላል።
አዎ ችግር የለውም። ሰባት ነገ ነው። link አስቀምጠናል ቴሌግራም ላይ ወይ እንትን ላይ ዩቲዩብ ላይ ወይ ኢንስታግራም ላይ።
Okay አንዱ ስልካችሁ እኮ ይሄ ነው ያስቀምጣችሁት።
አዎ በ link ነው እየመዘገብን ያለ ነው። ለዛ ነው
Okay እኮ በዚህኛው ስልክ አይቻልም።
እዚህ በ link ማለት እዛው ደረሰኙን የከፈላችሁበትንም attach እንድታደርጉልን ብለን በ link ነው። ለዛ ነው በስልክ አልመዘግብም። ግን ያው information ለሚጠይቅ ነው በ- ይሄን ያስቀመጥነው ስልኩን።
ነው እንዴ? በቃ እሺ፣ እኔ የምልሽ ስንት ሰዓት ላይ ነው? አስራ አንድ አስራ አንድ ሰዓት ላይ።
አስራ አንድ ሰዓት ነው። ዘጠኝ ሰዓት ትኬት ያልቃል።
Okay እሺ። VIP በመሆን ማለት ይሄ ከካሜራ ቀረጻ ነጻ መሆን ምናምን ምን አይነት እንትኖች አሉት?
አይ actually እንትን አንቀርጽም፣ audience አንቀርጽም።
አዎ okay። ለሱ እርግጠኛ ናችሁ?
አይ እርግጠኛ ነን audience አንቀርጽም። እሱን ነው እንጂ የምንቀርጸው audience አንቀርጽም።
Okay። ስለዚህ በ link ኩ ልቁረጥ፣ እናንተ ፌስቡክ ላይ ባደረጋችሁት link አዎ ይቻላል፣ ይቻላል። አዎ በዛ እዛው ጋር click ሲያደርጉት ያስመርጦታል። ለ standup ነው ለወጌሻ ትምህርት ነው አዎ፣ አዎ፣ ምናምን አዎ፣ ለ standup ብለው ይገቡና አዎ።
እዛ ከዛ screenshot ያስገቡትን በቃ screenshot ቱ እዛው እንትን ብለው አስገብተው ይላኩልን። እኛ ይደርሰናል። ነገ እዛው ትኬት እንሰጦታለን።
Okay እንጂ ከዛ በፊት confirmation ticket አትሰጡንም።
Confirmation ትኬት በቃ አይ የለም እዛ የዛን ቀን ነው የምንሰጣችሁ። እዛው ግን ያው link ኩን መጠቀማችሁ ራሱ confirmation ነው የራሳችሁ።
Okay ካልሆነ ደግሞ በአካል ደንበል ፊት ለፊት ነው ያለው።
ደንበል ፊት ለፊት አበሩስም አለ፣ እዛው ኢንተርኮንቲኔንታልም አለ።
እሺ ስንተኛ ላይ ነው ሀገሮች ላይ አበሩስ አራተኛ አራት መቶ ሰባ ቁጥር እ፣ እስከ ስንት አመት ትቆያላችሁ ዛሬ?
እስከ አስራ አንድ ተኩል ነው የምንቆየው።
እሺ፣ እሺ፣ እሺ። ስለዚህ link ኡ የተሻለ አማራጭ መሰለኝ ድረስ ከመልፋት አዎ።
እ፣ እርግጠኛ ቀላል።
ናችሁ ግን እንትን screenshot ካደረግን ምንም አይነት ችግር አይቀጥልም።
አረ ችግር የለውም። እዛው ላይ attach ያደርጉልናል ፎቶ እንትን screenshot። ችግር የለውም።
አዎ ነው የሆነች option አለችው እንደዛ የሚል screenshot አዎ ችግር attach አለ።
የለውም። አዎ ችግር የለውም። ለእኛ ይደርሰናል ቀድሞ book እንዳደረጉ ማለት ነው።
እሺ VIP software በመሆን ስለሆነ እ፣ እ፣ እ?
አይ ማንም VIP ም ሆነ አልሆነ አንቀርጽም። እኛ audience አንቀርጽም።
ምንድን ነው የተለየ service ኡ VIP በመሆንና normal በመሆን ያለው?
የፊት ለፊት ወንበር እንይዛለን።
እሺ፣
በቃ እሱ ነው።
እሺ። አመሰግናለሁ።
እሺ እናመሰግናለን።